Hello
በጤና ይስጥልኝ ካልፌ ነው የምንደውልዎት። ተቋርጦ ነበር።
አዎ አዎ አዎ እሺ ደንበኛችን የቴሌግራም ቁጥራችን ወስደዋል አይደል?
አዎ ወስጃለሁ።
እሺ ያው system ላይ ከቴሌብር side ያጋጠመ ችግር ስላለ ነው እንደዚህ እየተፈጠረ ያለው።
እ እ ስለዚህ የሚያጋጥም ነገር ካለ group ኡ ላይ ይላኩና ባለሙያዎችም እዛው ላይ እንዲሰሩት ማድረግ ይቻላል።
እሺ ከአሪፍ ቤጋ group አለ አይደለ?
አዎ አዎ የእርሱ እዛ ላይ ይላኩት customer ኦች በላኩ ቁጥር አሁን ደውላ ያስመዘገቡንን ግን በእኛ በኩል ዛሬ እናስተላልፋለን።
ብቻ ነው እንደዚህ every time approve መደረግ የለበትም። ማ እየተላከ ብልሽት ካላጋጠመ በቀር እንደዛ አይኖርም።
ቀጥታ ይገባል አይደለ?
አዎ እሺ እናቴ፣ እሺ እሺ፣ መልካም ቀን ይሁንልዎት።
አሜን።